Hello, Josephine.
እሺ ሰላም ነው?
አለሁ ልስነህ
ዘጠና ሰባት አስር ዘጠና ሰባት አስር እሺ
ጀሞ አንድ ነው ብላ location የሞላችሁ ግን እሱ ያለችው ግን እዛ ፉሪ ያለችው ጀሞ ሶስት ነው ያለችው።
ጀሞ ሶስት
አዎ ጀሞ ሶስት ነው ያለችው። እሷ ጀሞ አንድ ብላ ነው የሞላችው።
እሺ እና ገብርኤል እሺ።
ቤተክርስቲያን ዙሪያ አካባቢ ናት። እ?
እሺ እሺ ላስጠይቅና አይልሃለሁ ፒኑን
እሺ አስጠይቅና አይልኝ
እሺ ቻው ማለት